ጤና ይስጥልን ቤስት ቤት ቤት ነው የምንረዳው።
ሰባት ሺህ ድሮ ማግኘት ነበረ እና አሁን አሁን ገባሁ።
እሺ አንድ ጠብቀኝ።
እሺ
ሄሎ ሄሎ
ጤና ይስጥልኝ።
አ-
እሺ የምንረዳ አ፣ ሰባት ሺህ ብር draw ማግኘት ነበረ እና አል- አልገባልኝም።
እሺ ቤስት ቤት ቁጥርን ንገረኝ።
አ፣ ዜሮ ዘጠኝ አርባ ሁለት እሺ አስራ ዘጠኝ
እሺ ሀያ አራት ሰማንያ አራት
ወደ ቴሌብር ነው አይደለ?
አዎ
እሺ አርባ ሁለት አስራ ዘጠኝ ሀያ አራት ሰማንያ አራት አዎ confirm አድርጌልሃለሁ
አዎ ምስጋና ነው።
ገብቶልሃል።